ሰላማዊት ኦርደር አድርገው ነበር ቲም አሁን ኦርደር አድርጌ ግን ሴምን እንትን ግሩፑን አሞላላቸው የእነሱን ኮምፕሊመንት ይላል ከፍያለሁ ግን
አድሚን እሱ ኖት አይደለ?
አይደለም ጸጋ ባሮ ጸጋ ነው። አድሚን ጸጋ ጸጋ ባሮ ምስክሬት የተደረገ ግሩፕ ላይ አንድ ሰው የቀረው አዎ እኔ ገሻለሁ ከፍያለሁ። ፔመንቱ ማጣል ግን አላስገባው
አራት ሰው ነው ያለው።
አይ አምስት የእኔም ገብቶ የእኔ አሁን ይልሽ ከፈለልኝ ሰላሳ መንብር ምናምን ከበኋላ ሰላቱ ግሩፕ ላይ የለችም።
የእኔን ግን ቆርጦ ነው
የእርስዎን ብር ነው የቆረጠቦት?
ሰላሳ ስምንት ብር ከምናምን ቴሌብር ስለሆነ የከፈልኩት ሰላሳ ስድስት ምናምን።
ኦኬ እንዴት መስሎት የሆነው ደንበኛችን? ጸጋ ግሩፕ ላይም እርስዎ ሞክረዋል?
ጸጋ ግሩፕ ላይ እኮ ነው የገባሁት።
አዎ ዛሬ ሀያ አምስትም እርስዎ ከታርገው ግሩፕ ሞክረዋል። አዲስ ግሩፕ አለ አላደረጉም?
የኔ ከትላንት ወዲያ ስፔስ አድርጌ ምላና ትላንት ማወት ዛሬ ለዚህኛው ግሩፕ እንዲላላቸው ነው።
እዚህ ጋር ኢንሲስ ሆኗል እንጂ የሁለት ኪሎ አስራ ስምንት ብር ቆርቦት አክቲቭ የሆነ ግሩፕ አሉ ሰላማዊት
የራስ ግሩፕ ማለት ነው።
ስለዚህ ይሄ አክቲቭ የሆነው ግሩፕ ይሄ አክቲቭ የሆነው ግሩፕ ያደርግና ሰላሳ ስምንት ብሩ
ጻፍ ላይም የገባ ጸጋ ላይ እኮ ነው የገባው ሄሎ ሄሎ ሄሎ ሄሎ